hello
ሰላምት ጌታ ይሸት ሰላም ሰላም ጤና ይስጥልን ቤተሰቤ
withdrawal ነበር approval ታደርግልኛል?
እ፣ እሺ ቆይ አንዴ ጠብቀኝ እሺ
hello hello አቤት።
hello ምስስ withdrawal ነበር approve አድርግልኝ።
እሺ አሁን ሄደው እም፣ የቤት ቤት አይደለም።
ቁጥርን ንገረኝ።
ዜሮ ዘጠኝ አንድ አንድ ዜሮ ዘጠኝ አንድ አንድ ሀያ አምስት አስራ ዘጠኝ አስር
ስንት ብር ነው?
አስር አስር ሲበት እሺ ሶ- ሶስት ነው አስር አስር አንደኛው ግን ሳይገባ አይቀርም።
እሺ check ላድርግ። እ፣ አዎ አንደኛው ገብቷል።
ገብቷል። አዎ። ሌላ ከ- የበ- የበሻታ ነበር እንዴት ይል
እ
ከዚህ በፊት የተደረገ ከሶስት ቀን ከሁለት ቀን በፊት የተደረገ አለ ሳይልገር
እሺ እ፣ ያልገባ የለም ልገብለ ሽ ገብ አስገብልኝ እ
ያን- አይ ቤተልሔም ነሽ?
ገብቶልሃል። አይ አይደለም፣ ረዴት ነኝ።
እሺ ረድ እሺ ይኸኛው ገብቶልሃል።
እሺ